business, green market, and abroad? Hello, Tennessee.
የበረራ አገልግሎት ለመጠየቅ ነበር።
እሺ፣ ወዴት ነው?
ከ- የሀገር ውስጥ እሺ፣
ከአዲስ አበባ ጎንደር ለመቼ ነበር እ?
ለመቼ ነበር የፈለጉት?
ለ- ከነገ ወዲያ ስንት ነው ትራንስፖርቱ?
እሺ፣ ስንት ገባ?
ዋ- ዋጋውን ልንገሩት። አንዴ ጠብቁኝ።
እሺ።
እሺ፣ ለከነገ ወዲያ ከአዲስ አበባ ወደ ጎንደር አንድ ሺ ስድስት መቶ ስልሳ አምስት ብር ነው ያለው።
አንድ ሺህ ስድስት መቶ ስልሳ አምስት ብር
እሺ። በ- በአየር ነው መደበኛ?
ምን አሉኝ?
እ፣ ኤርፖርት እኮ ነው ያልኩ።
እኮ አዎ፣ አራት ሺ ስድስት መቶ ስልሳ አምስት ብር ነው ያልኩት። አልሰሙኝም?
አዎ፣ አይ አንድ ሺህ ምናምን ብር ስት- አራት ሺህ ስድስት መቶ ስልሳ አምስት ብር እሺ።
ይቆረጥልዎት
እ፣ ማዕከላችሁ መጥቼ ልቁረጥ እዛ ይችላሉ። መልካም እሺ። ስለወላም